ሄሎ ሄሎ ዋሽንግተን የሕክምና ማዕከል መለስያዎት።
ሰላም ናት።
ሰላም
ትጥቃ ምናምን ፈልጌ ነበር።
እባክህ ድምፅ ትንሽ ከፍ ያድርጉልኝ። ምን አሉኝ?
ትጥቃ የጭንቅላት ስካን?
ትጥቃ ማለት ነው። አዎ እሺ ምን ሲቲ ስካን ነው መነሳት የፈለጉት?
አ፣ ምን ልክ
አይ ቦታውን ሳይሆን ሲቲ ስካን ሆኖ ምንድን ነው ምን- የምትነሱት?
ምንድን ነች?
ሲቲ ስካን ሆኖ የምትነሱት ሲቲ ስካን ምንድን ነው?
ኦ ጥንቷ ይፋ
ሄሎ
ሄሎ
ሲቲ ስካን ነው የፈለከው?
አ ምን ሲቲ ስካን? አንገት ነው፣ እጅ ነው፣ ጭንቅላት ነው፣ ጭንቅላት እግር ነው?
ጭንቅላት ጭንቅላት እሺ ጭንቅላት ሁለት አ ሺህ ሰባት ቃል ምን መቶ ሊለው ብር ማለት ነው።
እ ሁለት ሺህ ሰባት መቶ ብር
እና ማ- ለመቼ ነው ደርሱ? ለአሁን ይደርሳል?
እ፣ ስልክ ቁጥር ወይ ልስጥህና communicate አድርጋቸውና MR scan የሚሰሩ ክፍል ናቸውና እነሱ ጋር agreement ከፈጠርክ ውጤት ይደርስልሃል ካሉ መልሰህ አዎ።
ደውልልኝና እኔ አምቡላንስ ልክልሃለሁ
okay። እና ሌላ ስልክ ነው የምትሰጪኝ?
እ
ሌላ ስልክ ነው የምትሰጪኝ? አሁን በትክክል አዎ ደውለህ የ CT scan ክፍል ነው አሁን ተነስቼ አስቸኳይ ነው ይደርሳል ወይ ውጤቴ በሲዲ ነው የፈለግከው ወይስ በ reading ነው የፈለግከው አይ ማለት
የጤና ባለሙያ አጠገቤ የለም hello
ሄሎ
የጤና ባለሙያ ታገናኘኛለህ